አንተ የበደልከው አንተ
hello አዎ hello፣ ተቋረጠ ስልኩ።
ተቋረጠብኛ ስልሽ ይኸውልሽ አሰራሩ እኔ customer ነኝ ብዙ ጊዜ ተጠቃሚ ስለሆንኩኝ እሺ
አውቀዋለሁኝ እኔ ተመልሶልኛልም ሀያ አራት ሰዓት በእርግጥ አዎ ያው የእናንተ እንትኑ
ም- ምናልባት ከ- ከሚጫወት ይኸውልሽ፣ እሺ
አዎ postpone አውቀዋለሁ የእናንተ አሰራር በደንብ ስለማውቀው የቆየው ደንበኛ ነኝ እሺ እና እ፣ ከዚህ በፊት ለእኔም ተመልሶልኛል ሀያ አራት ሰዓት ሳይሞላ ግን አሁን እኔ ብሩ ስለፈለግኩ ያው እንዲመለስልኝ ከ interest ነው እንጂ ያው ግዳጅ ምናምን ነገር እያልኩሽ አይደለም አይ ነው ግዳጅም አይደለም። እኛም እኮ system ስለሆነ ይሄን ነገር handle የሚያደርገው እኛ እኔ control ማድረግ አልችልም። ግን ህጋችን ምንድን ነው? ሀያ አራት ሰዓት በሀያ አራት ሰዓት ነው እንጂ ከሀያ አራት ሰዓት በፊትም በኋላም እንትን አይልም አይቆይም። ስለዚህ OK፣ በኢንተርኔት በፊትም መሆን ብዬ ነው አይችልም።
እንጂ።
አዎ አይ ነው ምናልባት ያ የሲ ምን ምን ብትጫወት ነው ግን የሚመልሰልክ ማለት ወይ ደቂቃው ወይ ሰዓቱ የሆነ ልዩነት ፈጥሮ No ሊሆን No ይችላል።
ምንም አልተጀመረም game ኡም አልተጀመረም አንድ postpone ተደርጎብኛል OK አይ ከሀያ አራት ሰዓት ውስጥ ይቅርታ ደንበኛችን አይመልሰውም። ከሀያ አራት ሰዓት በፊት አይመልሰውም።
አመሰግናለሁ እሺ እሺ ቴንኪው